hello አሸብር አቤት አቤት፣ ሰላም ነው?
ሰላም፣ እንዴት አደርክ?
እግዚአብሔር ይመስገን።
ከቤስት ቤት ነው የምደውልልህ።
እሺ፣ እሺ።
GR ላይ አዳ- የተደረጉ አዳዲስ game ኦች ነበሩ። ሁለት game አስጀምራችሁታል? game ኡን?
game ኡን ጨምራችሁታል?
አዎ ተጨምሮ። በምንድን ነው የምታጫውተው? በኢንተርኔት ነው በዲሽ?
አይ በኢንተርኔት ነው።
በኢንተርኔት ከሆነ already ተጨምሯል። game ኡ active ማድረግ ነው የሚጠበቅበት።
እ? እ? እ?
ቪዲዮዎቹ attach ተደርገውልሃል እንዴ? ተጨምሯል። game ኡ shop ኦቹ ላይ አ አ አ ተጨምሯል እና አልተላከለም። ቪዲዮዎቹን እልክልሃለሁ game ኡ ምን እንደሚመስል እና እንዴት መቁረጥ እንዳለባችሁ ምናምን የሚያሳይ የተዘጋጀ ቪዲዮ አለ።
እሺ፣ እሺ። ሌላ ለየት ያለ game ነው?
አዎ አዲስ game ነው እና ቤስት ቤት ላይ ብቻ ያለ game ስለሆነ ለእናንተ advantage አለው። customer ኦች እናንተ ጋር ብቻ እንደሚያገኙ ሲያውቁ attract ያደርግልሃል። እዩትና ቪዲዮን አዎ check አድርጉትና ከዛ ግልጽ ያልሆነ ነገር ካለ ደውላችሁ ጠይቁን። ግን እ፣ ቶሎ ብትጀምሩ ጥሩ ነው። ሌሎች betting ቤቶች ሳይጀምሩት በፊት።
እሺ፣ እስኪ የሚሆነ ምቾት ነገር ያለው እሺ፣ እሺ። መልካም ቀን። እሺ፣ አሸብር እም፣ እም።